ጤና ይስጥልኝ። ይመስለኝ
ጤና ይስጥልኝ።
ማለት ታይ ሲል ነው አዎ፣
እሺ። ከአሪፍ ነው የምደውለው።
እሺ፣
አሪፍ የፖዝ ማሽኑ ዙሪያ ያጋጠመው ችግር ካለ ለመነጋገር ነው ያጋጠመያች።
ቃል እንዴት ናት?
እሺ
ሄሎ፣
አቤት ሄሎ፣ አቤት፣
ጤና ይስጥልኝ።
አዝርጠና
ከአሪፍ ፔ ነው የምደውለው። አሪፍ ፖዝ ማሽን ዙሪያ ላይ ያጋጠመው ችግር ካለ ለመጠየቅ ነበር።
አሁን ለጊዜው አርፌ እዚህ ይላል።
ፖዝ ማሽኑ ከነሱ እናንተ ጋር የለም?
አዎ፣
የትኛው ብራንች ነው? ይሄ እንቁላል ፋብሪካ ያለው
ከእርሱ ጋር የአሪፍ ፔ POS machine የለም?
አዎ፣ እሺ፣ እናመሰግናለን። መልካም ቀን።
እሺ